Councilman Shamik?
Hello? Hello? hello hello ጤና ይስጥልኝ።
አቤት ጤና ይስጥልኝ ከቢጄ ኢትዮጵያ ነበረ የምደውልልዎት።
እሺ ከቢጄ ኢትዮጵያ ነበር የደወልኩልዎት። አሁን ደውለውልህ ነበር።
አዎ አዎ አዎ ደውዬአለሁ እሺ ከሶስት ቀን በፊት መጥተው እ፣ thermostat እንደሚያስፈልገው ነበር እዚህ ጋር የጻፉልን እና እርስዎ ደግሞ አልመጡም ነበር ያሉት።
ምን አልሽኝማ ወይም ሰራተኛ ከሶስት ቀን በፊት መጥተው እ፣ thermostat እንደሚያስፈልገው አሳውቀው ነበር። እኛን እዚህ ጋር
ማ ሰዎቹ አልሰሩም።
ማንም ያናገረኝ ሰው የለም እሺ፣ እኔ ቦታው ላይ አለኝ
እሺ ቤቶት ማንም መጥቶ ያየ ሰው የለም?
አግዬ bar ና restaurant ይባላል ማንም የመጣ ሰው የለም እኔ እዚሁ ቀ ቀኑን ሙሉ ውዬ ነው ማረው የቤት አግዬ
አግዬ bar ና restaurant ይባላል። እኔ ማለት ማንም ሰው ሲመጣ በር ላይ ነው ቁጭ ብዬ የትም አልሄድም። ሀያ አራት ሰዓት ማናጀር እዛ ቁጭ ብዬ ነው ሙሉ እዚሁ ነው አድረው እዚሁ ነው ብለው መቶ ሄዷል ለሚባለው ጥያቄ ልመልስልሽ እ ይሄን ለመረዳት ነበር። አመሰግናለሁ። አሁን መልሼ አጣርቼ ኧረ አሳውቃለሁ።
በፍጹም ማንም የመጣ የለም ማንም።
እሺ ደንበኛችን አመሰግናለሁ።
ስለዚህ እሺ